ሄሎ ኢንተር ለአምቡላንስ የአምቡላንስ አገልግሎት
አዎ ነው። ሄሎ
ሄሎ
ጤና ይስጥልኝ። ኢንተር ለአምቡላንስ የአምቡላንስ አገልግሎት ላይ ነበር የደወሉት።
አዎ ምን ልታዘዝ?
እ፣ አምቡላንስ እንድትልክልኝ ነበር አምቡላንስ ይፈልጋሉ። የት አካባቢ ነው?
እ፣ ሳሪስ አካባቢ ነው።
ሳሪስ አካባቢ።
አዎ ምን ሆነው ነው?
እ፣ እህቴ እንትን ወደ ነፍሰ ጡር ነበር።
እሺ ነፍሰ ጡር ነበሩ። አሁን ምጣቸው መጥቶ ነው or ትክክለኛ እ፣ አጠገቡ ላይ ከፍ ያለ ሰው አለ በደንብ የሚያናግረኝ?
እ፣ የለም
ምንድን ነው የሆነችው? አሁን ምጥ ነበር።
ወዴት ነው ክትትላቸው ያሉ?
እ፣ ሆስፒታል የት የት ሆስፒታል ነው ሕክምና ክትትላቸው?
እኔ አላውቀውም።
እንዴት ነው ማያውቁት? ስንት አመቱ ነው?
እኔ አዎ
እ፣
ሄሎ